የሲበራ ምርጫ ማዕከል አበቁት ነው የምንወደው።
መነሻ ከአዲስ አበባ ደሴ ኩምቦቻ አለ እንዴ?
ለዛሬ ነው የፈለጉት?
ለዛሬም ቢሆን ለነገ ነው።
እሺ ሌሉት አንድ ረግ ይጠብቁኛል።
ኦኬ እሺ።
ከአዲስ አበባ ወደ ደሴ ያሉኝ ይቀር።
አዎ ከአዲስ አበባ ወደ ደሴ
እሺ የየሁለት አንድ ረግ ይጠብቁኝ። ለአንድ ሰው ነው የፈለጉት?
ለአንድ ሰው አዎ።
እሺ ደርሶ መልስ ነው ወይስ መሄጃ ብቻ?
አይ መሄጃ ብቻ።
እሺ የየሁለት እሺ
ዛሬ ምንም አይነት በረራ እያሳየን አይደለም። ለነገ ሊሉት
ለነገ የለኝም። እሺ።
እሺ ዛሬ ያለው በረራ ሙሉ ስለሆነ ነገ እሺ ጠዋት አንድ ሰዓት ከአስር የሚነሳ በረራ አለ። ሶስት በረራዎች አንድ ሰዓት ናቸው። ስምንት አዎ ሶስት በረራ አለው።
አዎ አንድ ከአስር ስምንት ከሀምሳ እና አስር ሰዓት የሚነሱ በረራዎች ናቸው። ዋጋቸው የሁሉም ተመሳሳይ ነው። አራት ሺህ አንድ መቶ ሰባት ብር።
በቃ አንድ አንድ ሰዓት ከአስር ነው የጠዋት ማድረግ ነው።
እሺ ግን ማለት ነው ለቼኪን ቀደም ብሎ ነው ከአንድ ሰዓት ተኩል በፊት መገኘት ስላለቦት እዛ መገኘት ያለቦት አስራ ሁለት ሰዓት ነው
ጠዋት አስራ ሁለት ሰዓት okay እሺ።
እ እና ይሁን የአንድ ሰዓት ከአስሩ አዎ አዎ
እሺ ስሞት ይነግሩኛል?
ጀማል መሐመድ ሰይድ
ጀማል መሐመድ ሌላ አገኘሁት በቃ አዎ
ሰይድ። እሺ እ ቴሌግራም ይጠቀማሉ?
እጠቀማለሁ አዎ በዚህ ስልክ ነው የሚጠቀሙት?
አዎ እሺ በዚህ ስልክ book አድርጌ እ የክፍያ አማራጭ የባንክ ባንኮችን እልክሎታለሁ።
okay እሺ ከዛ ከፍለው የከፈሉበትን ደርሰኝ ይላኩልን። እሺ screenshot አንሱ።
እሺ እሺ እሺ
እሺ ደውል። እናመሰግናለን። መልካም ቀን።
okay እሺ